ቤት ቤት ራሄል ነኝ። በኮ የምንረዳው
አዳማ ስድስት ነበር የምደውለው።
እሺ
ሳምራይት የሚለው አካውንት ሂሳብ እያዛባብኝ ነበር። ሴክተር አዳማ አዳማ ስንት ነው ያልሽኝ?
አስራ ስድስት አስራ ስድስት ሳምራዊት አዎ።
የሚለው አዎ።
እሺ ሂሳቡን ላክልሽ፣ እ ሂሳቡን ላክልሽ።
የተሰራውን እዚህ ጋር የሚያሳየውን እያዛባብኝ ነው ነው ያልሽው?
አዎ፣ አንዴ ይጨምራል፣ አንዴ ደግሞ ይቀንሳል። እስቲ አሁን እሺ።
ስንት ነው የሚለው?
ያለውን ልልሽና ከ- ከዛ በኋላ እኩል ካልሆነ ይሄን ዲስክ ትልኪልንና እናስተካክለዋለን።
በቃ እሺ ንገረኛል።
እሺ እሺ check ላድርገውና እደውልልሻለሁ።
እሺ